ጤና ይስጥልን ቤስት ረዴት ነኝ የምንረዳው።
ተበላሁ ብሬን መልሱልኝ ብዬ ነበር።
አቤት ብሬን መልሱልኝ በላችሁ
አልጫውታ ነው ተጫውቼ ተበላሁ
የተበላ ብር እኮ አይመለስም።
እና አመሰግናለሁ። ጊዜ ሪስት ምን ምን- ምን ምን ሰዓት ነው የምትሰጡ የምትበሉ እናንተ
ይቅርታ አልገባኝ የምትለው የምትሰጡ የምትበሉ እናንተ ምን ምን ሰዓት ነው?
ከ system ጋር እኮ ነው የምትጫወተው ከኛ ጋር አይደለም።
አሀ system ኡ ምን ሰዓት ነው የሚሰጥ አታውቂውም?
አላወኩም እኔ አላውቅም እኔ ይብልት ልጅ በእኛ በእኛ ብር ቤት ሰራችሁ።